ቀሚስ ሁሉ ስፖርት እኮ የምንወዳውት ኧረ እናቴ ይኸውልሽ ብር እያለኝ እኮ መጫወት አልቻልኩም። ኦንላይን እጫወታለሁ በዚህ ስልክ ላይ።
እሺ የሚሉትን screenshot አድርገው ቴሌግራም ላይ ላኩልን።
እሺ ማለት ነው ዜሮ ዘጠኝ ሰባ ስምንት እ ቴሌግራሙ አዎ
እሺ ቆይ አንዴ ይቅርታ።
እሺ ዜሮ ዘጠኝ ሰባ ስምንት
እሺ ዜሮ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ አየህ ማትዬ እየተጫወኩላ እምቢ አለኝ ጸብዬ ነው እሺ እሺ ሳንቲም እያለብኝ ልጫወት አልቻልኩም። እሺ ለሁላችን አይ